Hello
የቴሌብር አገልግሎት እንዲቋረጥ ፈልጌ ነበር።
እሺ መስመር ላይ ጠብቁኝ። ቆይ አንድ መስመር ላይ ጠብቁኝ። ዛሬ ደንበኝነትን አቋርጠውታል ራሱ። Hello hello hello hello hello አቤት ተቋርጧል ደንበኝነቱ።